hello ጤና ይስጥልኝ።
ኑሮ ይስጥልን ተላ አምቡላንስ ባትሮ ነው።
አምቡላንስ ፈልገን ነበር
እሺ ከየት ወዴት ነው የፈለጉት?
ከጥቁር አንበሳ ወደ ባህር ዳር።
ከጥቁር ባህር ዳር ሄሎ
ሄሎ
አይሰሙም።
ይሰማል ይሰማል።
የፈር ከጥቁር አንበሳ ባህር ዳር አልከኝ።
አዎ
እስቲ መሄድ እንደሚቻል አረጋግጬ መልሼ ልደውልልህ።
ይቻላለሽ